hello እንዴት አላችሁ?
ወይንዬ እንዴት ዋልሽ?
አለሽ ግን አንቺ አለሽ ወይንዬ? ተጠፋፋን እኮ በስመአብ የሚገርም እንዴት ነሽ?
ደህና ነኝ ጽጌ፣ እግዚአብሔር ይመስገን። እንዴት አለሁልሽ ነሽ?
ልጆቹ ሁሉ ሁላችንም ሰላም እና ናንዬ ሰላም መመስኔ በቃ ነሙዬ።
ባለፈው እኮ ደውዬ ደውዬ አታነሺውም ስልክሽን እኮ ደውዬ ነበር እኮ እንዴት አደረ?
ደውለሽ አዎ ትገኛለሽ። ይደወላል እንጂ እ።
ይሰራል እንጂ አይሰራም። እኛ ቤት ነው አሁን ምስር ቤት ስለሆንኩ ነው የሰራው።
ምስር ቤት ሄደሽ ነው ትላታለሽ።
ምስር ቤት ሄደን አይደል?
ማርያም አይደል ልደት ነገር ነገ ማርያም ዋና አዎ አዎ፣ እዛ ሄጄ አዎ። እነ ናንዬ ደህና ናት?
ሁሉም ሰላም ነን እግዚአብሔር አንቺ ይመስገን።
ጤና?
ሁል ደህና ነኝ እግዚአብሔር ቤቱ ይመስገን።
ሁላችሁ ሁላችንም ሰላም ነን እግዚአብሔር እሰይ፣ ይመስገን። አንቺ እሰይ።
ጤናሽ ነው? ሰላም ነሽ?
አለሁልሽ። ደህና ነኝ ወይኔ እየሰራሽ ደህና ነኝ ነው እማ። እየሰራ ዘመን እየቀነጠስን አይደል? አይ ጥሩ አዎ አዎ። እነ ደህና።
ወርቅዬና አሉ እነ ጧንዬ አይደል?
አዎ።
አይ ጥሩ አድርጋችሁ።
አለ አንቺ ደህና ነሽ?
ደህና ነኝ እግዚአብሔር ይመስገን። ጽጌ እንገናኛለን። የሴት እድር አንቺ አንቺ ሰፈር ነው አይደል? አዎ አንቺ እኔ ሰፈር አላውቅም ማጋ ነው በላሴ ሮባ አምስት ጋር አ መቼ ነው? አሁን ገና ገና ገና ነው እኮ እማ፣ ገና ገና ዛሬ ነው።
እኮ ሀያ አስራ ሀያ እኮ ነው።
አሁን በቃ እሺ ገና ጽጌ እሺ። ልጆቹ ሁሉ ወይ ሰላም ደግሞ ናቸው አይደለ?
ሁሉ ሰላም፣ አመሰግናለሁ። የኔ ቆንጆ እሺ እሺ ጽጌ ከመቼም አትረሽኝም።
እሺ መቼም ማረሳሽ እሺማ፣ እንዴት ይረሳል?
እሺ ወይኔ።
እሺ ጽጌ እሽማ